Hello ወይ እንዴት ነሽ?
እግዚአብሔር ይመስገን።
ኤፍሬም ነኝ። ኤፍሬም ዶላ ነኝ።
ኤፍሬም ዶላ።
አዎ እሺ ኤፍሬም፣ እንትን የመኪና game ላስጨን ፈልጌ ነበራ።
እሺ ቀጠሮ ተይዞልሃል?
አልያዝኩም። ቴሌግራም ላይ ጽፌ እንደዛ በቀጠሮ ነው ምናምን ሲሉ እኮ እዚህ ደወልኩ።
አዎ እንደዛ ነው። ቆይ እስኪ አንዴ ኤፍሬም ዶላ ብሎ ነው ያለው ቴሌግራም ላይ።
አዎ መሰለኝ።
Hello ይቅርታ፣ ቴሌግራም ላይ አጣሁት። ምንድን ነው ያልኩት ቴሌግራም ላይ?
አይ በቀጠሮ ነው አሉኝ። ከዛ ዛሬ አይቻልም ወይ ስል አይተው ዝም አሉ። ምንም አዎ አዎ አዎ፣ አላሉም።
በቃ እናስይዝልሃለን። እሺ ቀጠሮ እያዝልህና እንደውልሃለን።
ለነገ ይቻላል?
ለነገ እስኪ ቆይ አንዴ check እናድርገውና እንጻፍልህ schedule ኡን አይተን። እሺ ይቅርታ። እሺ እሺ አስቸጋሪ